ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም ነው።
እግዚአብሔር ይመስገን። ዶክቲ ነው ምን ልርዳዎት?
ጸጉሬን ቅርጽ ሸ- እንትን ጠቁሜ ለመሸለም ነበር።
እሺ የስንት ዓመት ልጅ ነው መጠቆምሽ?
አስራ አንድ አመቷ ነው።
አስራ አንድ ዓመት አዎ።
ያው እኛ አሁን ለጊዜው መስፈርታችን አምስት ዓመት እና ከዛ በታች ነው።
መቼ ነው የምትጀምሩት?
ስንጀምር ማስታወቂያ እንሰራለን።
እሺ እሺ እሺ እናቴ እናመሰግናለን። መልካም ቀን።
እሺ አመሰግናለሁ።